hello መንግስቴ እንዴት አለሽ?
ሰላም
አለው ቦነስ ለማስለቀቅ ነበረ።
እሺ
cash ትኬት ኮድ ንገር።
cashier ኮድ ንገረኝ አዎ።
እሺ አስር ሰባ አምስት
እሺ
ሰባ ሁለት ሰማንያ አንድ
አስር ሰባ አምስት ሰባ ሁለት ሰማንያ አንድ
እሺ
ታንኪ
እሺ ሰማዊ ብር ቦነስ አለው።
እሺ ታንኪ አመሰግናለሁ።
እሺ መልካም ሰላም ቀን። እሺ ቻው። እንቻን ሰባ